ጤና ይስጥልኝ።
ጤና ይስጥልኝ። ድንቅ ልጅ ላይ ህፃን ልጅ ለማስመዝገብ ከዚህ በፊት ደውዬ እስካሁን ያው እንግዲህ አልጠራሁም።
እሺ እንደውላለን
እ?
እንደውላለን።
ቢያንስ በስንት ወር ነው የሚደወለው?
ምንም እስካሁን አልተደወለለት።
አልተደወለም። ቢያንስ እኮ አራት ወር ያለው ነው።
አይ የመጀመሪያ interview ማ እስካሁን አድርጋለች ልጅቷ።
እ?
የመጀመሪያ interview ይደረጋል፣ በስልክ ተደውሎለታል።
አልተደወለም። የምር ወይ እንደገና መዝግብኝና ደውል።
እሺ የህፃኑ ስም ማን ይባላል?
ሲፈን ኃይሉ ሴት ነች።
ሲፈን።
ሲፈን ኃይሉ እድሜዋ ስንት ነው?
አራት
የቤተሰብ አባላት ይኖሩታል?
እ?
የቤተሰብ አባላት ቁጥር?
አለች።
እሺ ይዳል
አስራ ሶስት
አስራ ሶስት ሰላሳ ስምንት
ሰላሳ ስምንት አስራ ስድስት ሰላሳ ዘጠኝ የእናቷ ሰላሳ ስምንት አድራሻ አይተን አድራሻ የህፃኑ ፈረንሳይ ለጋሽ ነው።
የእርሶ ስም ማን ይባላል? የእርሶ ስም ማን ይባላል?
ሲሳይ ጥበቡ ማን አለኝ? ይቅርታ ሲሳይ ጥበቡ
ስልክ ቁጥር ነው? hello አቤት ስልክ ቁጥር ይንገሩኝ አቶ ሲሳይ።
ዜሮ ዘጠኝ አስራ ሁለት
አስራ ሁለት ዘጠና ዘጠና
አምስት ዘጠና አምስት ዘጠና ስድስት
እሺ ማስታወቂያውን ከየት ነው ያዩት?
እሸቱ ቲክቶክ ላይ ነው ያለው።
እሺ እናመሰግናለን። መልካም ቀን።
ሰላም ምናምን ብሎ